ሄለን ፍቅር ነኝ።
ፍቅር ፍሬዘር ኦርደርሽ ነበረ
እሺ እና ኤዲት የሚደረግ ነበር እና እስካሁን ኮምፕሌት ልለው ስለምቢ ያለ ኤዲት ተደርጓል። ግን ከልጆቹም ብር ተቀብያቸዋለሁ።
እ ኮምፕሌት ግን አልልም ብሏል። ከኤዲቶቹ ተ- ተደርገዋል።
ኤዲት አድርጎ አልቋል አይደለ? እስቲ ኦርደር ነበር አዎ።
ኦርደር ነበሩን ታውቋል አይደለ?
ሀምሳ ስድስት ሰላሳ ሁለት
አስራ ስድስት ሰላሳ ሁለት ቆይ አንዴ ግን ነገ እሺ ያልጨረሱት ነገር ካለ
ምንድን ነበረ ምግብ ለምንድን ነበር edit እ?
የሚያደርጉት ነግረው ካለ አይደለ?
አዎ chicken ፒዛ እና የሆነ ሁለት የሚወጡ ነበር beef በርገር የሆነ order ኦች chicken ፒዛ እና እ የሆነ chicken በርገር ብቻ ሶስት ምግብ ነበር ወጥቷል ሁለቱ ማለት ነው።
okay
ከዛ በኋላ ተስተካክሎ እዚህ ላይ ይታያል። በቃ ብሩና የሆነ ነገር ያልቀረ ነገር አለ። እኔ ብር ተቀብዬ ጨርሻለሁ። ግን
okay complete ስለው እንትን አለ።
አዎ ገና ወደ ኋላ ተመልሷል።
አዎ ወደኋላ እንትን ወደኋላ አዎ አዎ አሁን complete ማለት አልችልም። ሄ- ወይም ደግሞ እዛው complete እንዲል ላድርግ። ጨርሰዋል አይደለ?
እኔ ያው ጨርሻለሁ። ግን እነሱን ገና አልጨረሱ እኮ ነው።
እኮ እነሱን ልጠይቃቸውና
በቃ complete ይባላል። እንትን ካሉ አዎ ብሩን የሚስተካከሉ ያስተካክሉትና complete ይባላል።
እሺ እሺ እሺ